hello ትምህርት ቤት ረዲት ነኝ።
እ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
hello hello ሰላም ነው?
አለን እግዚአብሔር ይመስገን። እንትን አሁን ብር አስገብቼ ነበር ሰባ ብር በዚህ እንትን
እሺ
ብሩ deposit አልሆነም
እሺ message ተልኮልሃል አይደል?
እ?
message ተልኮልሃል አይደለ? deposit ስታደርግ ከ- ከ CBE ብር አ
ከ CBE ብር የተላከልኝን ታዲያ አ፣ በምን እሱን በስም- እሱን screenshot አድርገህ ላክልን
በ- በምን ይላክልኝ ዜሮ ዘጠኝ ዜሮ ሶስት
እ? በዜሮ ዜሮ ሶስቱ ዘጠኝ ዜሮ ሶስት እሺ በዜሮ ሶስቱ ልላክልሽ አለኝ እሱ ቁጥር መሰለኝ
አ በዛ ላክልን።
እሺ